ሄሎ ሄሎ
አቤት ሄሎ ይሰማል።
መኪና መኪና ፈልጌ ነበረ፣ ግን በአነስተኛ ዋጋ ምን ማግኘት እችላለሁ?
ምን ያህል አለሽ እጅሽ ላይ?
አንድ ነጥብ ሶስት
ምን አይነት መኪኖች ናቸው? እንዳማረጥ የፈለግሽውን ንገረኝና።
እኔ እንጃ አንቺ በባንክ ምን ነው ያህል አጠቃላይ ዋጋ? በባንክ ነው ወይስ
እ፣ በባንክ አላሰብኩም፣ ግን እንደዛም ከሆነ ችግር የለውም።
Okay እንደዛ ከሆነ ምን አለኝ መሰለሽ እ፣ compact አለኝ ኮሮላ ማለት አንድ ከሶስት ከፍለሽ የምትወስዳቸው ነገሮች ማለት ነው።
Okay compact Vitz
እ፣ የለኝም Vitz አስራ ዘጠኝ ዘጠና ዘጠኝ ነው ብዙም እንትን የሚል አይደለም። አስራ አራት እንደዛ ሀምሳ አመት ይባላል።
አይ እ፣ እንትን እም፣ ዓመተ ምሕረቱ በጣም የራቀ አይ
ስለዚህ compact አለኝ አዎ። ሁለት ሺህ ስድስት እና
እ፣ አስር አለኝ
የት ልምጣ?
መስቀል የት ፍላወር ነው ናዝራ ቦታሽ?
ሆቴል አካባቢ መስቀል ፍላወር መስቀል ፍላወር ስር ያልሽ አዎ መስቀል ፍላወር ናዝራ ናዝራ ሆቴል?
ሆቴል አካ- አ አካባቢ ስዳሽ ደውዪልኝ ስልክ ወይም ደግሞ ስልኬን ያዢና የኔ
text አታደርጊልኝም? እዚህ ላይ አላ- አያወጣልሽም?
አ- አ- አል- አ- አ- ይወጣልኛል ግን ስለማልችለው አንቺ እንትን ያዢው እሺ።
ከቻልሽ እሺ እሺ ቆይ እሺ ንገሪኝ። እሺ አሁን
ዜሮ ዘጠኝ ሰላሳ ሰባት
ዜሮ ዘጠኝ ሰላሳ ሰባት አርባ ስምንት
አርባ ስምንት ሰማንያ ሶስት አርባ ስምንት
ሰማንያ ሶስት አርባ ስምንት አ፣ መስቀል ፍላወር ደውዪልኝ።
አይደል?
አ መስቀል መስ- ፍላወር
እሺ በቃ ልደውልሽ። አላችሁ ዛሬ አ?
እሺ ዛሬ እረፍት አለን፣ አዎ።
ስለሆነ?
አለ እሺ አለ ማማዬ፣ በቃ እሺ እሺ እንደውም ሴት ስለሆንሽ በቃ አንቺ
ችግር ደስ የለውም ይላልሽ።
ችግር እሺ።
የለውም እሺ እሺ፣ ቻው።